Çamışa kucuk Üstüne çavucuk Rımarın geçaca Gönlere mesajı Üstüce hırıbı Ayrılmış olayım Yansışı nasayı ቡጊ ቡጊ ማሪን ጌቻቻ አታኩፊ ቆንጅን ተጫወቻ ጠጋበያ አቶኝ ለብቻ በእኛ ጊዜ ቀረብልኝ ፋሰል ያለፈውን ነገር አንድ ሳይቀር ማርንጌ ማርንጌ ማርንጌ ማርንጌ ቻቻቻቻ ጮማቴ ሰቅል በግፍ አማርጠናል ብርዙን ሲቀዳልን ጮማውን ቆርጠናል በላ ነው ጠጣ ነው ቆዳውን ሲሸጠው ስጋው በነፃ ነው በስሙኑ ክትፎው ተለውሶ ገቢው ሲያንስም አስጨምረን እንዲሁም መልሳለን ሙዳሊያ ጊዜ ጥንት ያሳለፋችሁት በመልሱ ደግሞ እኛ እንዝናናበት ማሪንጌ ከፈት ሁሉም ሰው ይደሰት አቤት አቤት አንቺ አበሻ ቆንጆ እስቲ ተጫወች በማሪንጌ ቻቻ በእኛ ተመቻች እስቲ ጨፍሪበት አይተምሽ ወለቡ ዳንስሽን ያሳይኝ ትዝታ የልብ ትርታ ምንድነው ዝምታ በሉ ፈታ ፈታ ያለፈው ዘመን ሲመጣ ትውስታ እኔም በሁለት ሺህ በአገሬ ላይ ፈታ በማሪንጌ ቻቻ ዳንኪራ ሲመታ ያፈሩ ተነሱ አሉ ፈታ ፈታ የአባቴን ወርሼ የጥንቱን ጨዋታ እግሬን አሸታሸት ወገቤን መታ አትሳሳት ዳንሱን የኔን ተመልከታ የለም ዛሬ ማፈር በሉ እንጫወታ ደጃቸው ሰፈር ሁሉም ሲቀጣጠር ከሰባራ ባቡ መጥተው ገዳም ሰፈር በአንድ ላይ ከቻሉ ያራለ ልጅ ሳይቀር ተደብቀው መጥተው ከአሮጌ ቄራ በሳንቲም ቤት ነበር የምጠጣው ቢራ ርካሽ ነዋ ኑሮን ያስወደደው የእናንተ ግፍ ነዋ ቆንጆ ከሞላበት ከውቤ በረሃ እኔም ተመቻቸው ከቆንጆ ልጅ ጋራ ስትሆን ከእኔ ጋራ መልኳ እንደ ፀሐይ በራ ካሳንቺስ ኔዳ ይሞቃለ ሽቱ ልክ እንደ ናትሽ ሁኜ እንደ ጥንቱ ዳንስሽን አሳይ ሁሉም ይደሰቱ በማርንጌ ቻቻ በሉ ተጫወቱ ዝህ አንቺ አበሻ ቆንጆ እስቲ ተጫወች በማርንጌ ቻቻ ተመቻች እስቲ ጨፍሪበት አይደምሽ ወለቡ ዳንስሽን አሳይ ማርጌቻ ማርጌቻቻ ማርጌቻ ማርጌቻቻ ማርጌቻ ማርጌቻቻ ማርጌቻ ማርጌቻቻ ጠርታኝ የኔ ቆንጆ ሲሄድ ካምቦሎጆ ጸጉሬን አጎብሬ በረጅም ጎፈሬ ልጨፍር ስወጣ የኦልዲሱን ባሪ ከላይ በሸሚዜ ከስር ባኪ ሱሪ ሽንብ እያገኘዋት ያችን ውብ ተማሪ እሷ ሲገባት ናት ጨዋታ ሰማሪ ያበሻ ቆንጆ ነሽ ያምርብሻል ኩሪ ኦልዲስ ደኔው ዛሬ ተዘጋጅቷል ባሪ ዳንስሽ የሚታያል ወጉ ቦጊ ቦጊ ያሉትን ይበሉ ጨፍሬ አትስጊ አሁን ተረጋጊ ወደ እኔ ተጠጊ አንቺ አበሻ ቆንጆ እስቲ ተጫወቺ በማሪንጌ ቻቻ ከኛ ተመቻቺ ቡጊ ቡጊ ማሪንጌ ቻቻ አንቺ አበሻ ቆንጆ እስቲ ተጫወቺ በማሪንጌ ቻቻ ከኛ ተመቻቺ እስቲ ጨፍሪበት አይደምሽ ወለቡ ዳንስሽን አሳይ ያሉትን ይበሉ